ሄሎ ሄሎ ዶክተር እንዴት ነህ?
አለን ሰላም ነው አለን አለን። እኔ የምልህ አ- ሚኪ ዋቢ የሚባለው ፔሸንት እ እ ሚኪ ዋቢ የሚ- የሚለው ፔሸንት
አ
ብለድ ፍሉድ ካልቸር አዛው ነበር እና እኛ ጋር አ- የለም። የት ልላከው?
ቦዲ ፍሉድ ካልቸር የለ አዎ ቦዲ ፍሉድ እኛ ጋር የለም አሉ።
እዛኛው ይዳ
የት መገናኛ?
አ
እሺ አልትራሳውንድስ መቼ ነው የሚነሳው?
anti እሱ ሲመጣ ማለት ነው። እንትን culture ኡ ከ anti CCP ስላለው አንድ ላይ ይላክ
ምን CT?
anti CCP ስላለው አንድ ላይ ይላክለታል።
OK anti CCP እዚህ ያለ መሰለኝ።
አይ እዚህ የለም እዛ ነው አንድ ላይ ይላክለታል።
OK ከዚህ ጋር እዚህ fluid አንድ ላይ ተቆርጦ
እ፣ አዎ እንደዛ ማድረግ ይቻላል። እንትናን አናግሪና እ፣ ዳንኤል?
ዳኒ አዎ እንደዛ ከ anti CCP ጋር ተቆርጦ መላክ እሺ ይቻላል። አዎ በቃ እሺ ላናግረውና እነግርሃለሁ። ውጤት ውጤት ነገ ማለት ነው። ነገ ከነገ ወዲያ አይደለ?
አዎ አዎ በቃ እሺ።